hello ሰላም ጤና አቤት
ይስጥልኝ። ሰላም ተሰማ ታ- ታፍተሻል? ሰላም ታፍተሻል?
አዎ እኔ ነኝ።
እሺ ለከ We Plus Solution ነበር ምደውልልሽ።
ከየት?
ከ We Plus Solution ነበር ምደውልልሽ ለ TikTok እና ለ YouTube host ነት CV ልከሽ ነበር አይደል?
አዎ ይሰማል?
እ?
አዎ ይሄ ነው። አዎ ልክ ነበር።
አዎ ስለዚህ ለሐሙስ አራት ሰዓት ላይ interview ለማድረግ መምጣት ትችያለሽ።
አብሽር አዳማ ነው ያለሁት። የት ነው የምመጣው? አዲስ አበባ።
እ፣ አዎ አዳማ ነው ያለሽው
አሁን ለጊዜው አዳማ ነው ያለሁት፣ ግን አዲስ የለውም።
መምጣት ትችያለሽ። ለሐሙስ አዲስ አበባ ነው።
አዎ።
አድራሻውንና ምን ምን ይዘሽ መምጣት እንዳለብሽ text አደርግልሻለሁ።
በቃ formality ማለት ምን መለስ ምን ማድረግ እንዳለብኝ ምናምን ጨርቄ መዘጋጀት ያለብኝን ነገር ብትልኪልኝ ደስ ይለኛል።
እሺ በቃ መያዝ ያለብሽንና እ፣ እሺ።
አድራሻውን እልክልሻለሁ።
እሺ።
እሱን ይዘሽ መገኘት ከቻልሽ
አረ interview ችግር ላይ የለውም እመጣለሁ።
ትቀርቢያለሽ ማለት ነው። እሺ
እሺ። thank you so much እሺ፣ እናመሰግናለን። መልካም ቀን።
ለሁላችሁ።
እሺ